Hello. ሄሎ ጤና ይስጥልኝ። ሄሎ
ሰማን
ልትሆነውም ስደው ነበር እባክዎትን ልርዶ ወደ Flintstones ደውለው ነበር። ወደ Flintstones ምን መረጃ ፈልገው ነው? አይማም ድምጾት ይቅርታ። ምን መረጃ ፈልገው ነው ወደኛ የደወሉልን?